hello, hello,
ላንሴት
hello hello፣ አይሰማም?
ደህና ነህ?
እግዚአብሔር ይመስገን። ሰላም። አቤት
ብር ብር ላክ ብር
እ
ለመደወል ብር ላክ።
hello፣
አይሰማው ይሰማኛል። አቤት ምን ነበር?
ብር ላክ ብር ብር ላክልኝ።
ብር ላኪልኝ።
ኦ የምን ብር ነው የምልክለት? ይሄ ክል ይሄ ሆስፒታል ነው
እ ሆስፒታል ነው። ስንት ብር ላክልክ?
ቻው ቻው።
አይደለም እሱ እኮ ብር ላኪልኝ እያለኝ እኮ ነው ብር ናስር ብር በቃ ቤዛ ቤዛ እ ናስር ብር ቤዛ።
እሺ
እሺ እሺ